hello ጤና ይስጥልን ልጅ ትበይ ጤና ይስጥልን። ትናንትና ማታ ከቤስቢት ላይ ወደ ቴሌብር ሊያዛወር ፈልጌ አምስት መቶ ብር እሺ፣ እስካሁን አልገባልኝም።
ስንት ብር ነው? አምስት መቶ ብር አዎ check ላድርገው። ወደ አዎ።
ወደ account ክ ነዋ? ወደ አታ account ወደ ቴሌብር።
አዎ፣ እሺ ንገረኝ፣ የቤት ቤት ቁጥርን ያው በዚህ ስልክ ነው የደወልክበት ነበር ከማ አዎ ዜሮ ዘጠኝ ሀምሳ አንድ የሚለው ነው።
አዎ ዘጠኝ ሀምሳ አንድ እሺ
ማ
አምስት መቶ ብር አዎ
አሚና ቢቢ ነው አይደል?
እ ወደ ዜሮ አሚና አዎ አሚና ወደ ዜሮ ዘጠኝ ሀምሳ አንድ አዎ አስራ አንድ ሀያ አምስት ሰላሳ አንድ አዎ
እሺ አሁን ገብቶላል። እሺ check አድርገው።
እሺ እሺ እናመሰግናለን።
እናመሰግናለን።